hello hello ጤና ይስጥልኝ ድንቅ ልጆች ለማስ ነበር።
እሺ የስንት ዓመት ልጅ?
አስራ ሁለት
እ እጹብ ድንቅ ልጆች ማስታወቂያውን አይተዋል?
እ ማስታወቂያውን አይተሻል? ከዚህ በፊት ስለ እጹብ ድንቅ ልጆች ለመጠቆም የወጣውን ማስታወቂያ አዎ
እ ስለዚህ ማስታወቂያውን አይተሽ ከሆነ እጹብ ድንቅ ልጆች መጠቆም የሚቻለው እድሜያቸው አ- አምስት ዓመት እና ከዛ በታች የሆኑ ልጆችን ነው። የአስራ ሁለት ዓመት አይቻልም፣ አይሆንም።
እሺ አምስት ዓመት እና ከዛ በታች ሆነው ልዩ ተሰጥኦ ያላቸውን ልጆች በሰፈሩ ማንም አይበልጣቸውም ብለሽ የምታስቢውን ልጅ መጠቆም ይቻላል።
እሺ እሺ፣ እናመሰግናለን። መልካም ምሽት። እሺ